ጤና ይስጥልን በስትሬት ቤቴ ነው የምንወርደው።
ኮንፈርም እንድታደረግኝ ዊዘሮ አልነበረኝ።
በዚህ ስልክ ነው አዎ አስር ሺህ ብር ስፍር ነው።
አስር ሺህ እሺ አንዴ ጠብቀኝ።
እሺ።
hello አቤት።
ቴሌብር account ሰማንያ ዘጠኝ ዘጠና ሁለት ሀያ አንድ ዘጠና አምስት ላይ ነው አይደል?
አዎ አዎ አዎ።
ያው confirm አድርጌልሃለሁ ይገባል።
እሺ እሺ።
ተደወልን። እናመሰግናለን። መልካም ምሽት።
thank you። እሺ እሺ።